Hello.
Hello ጤና ይስጥልኝ።
ሰላም ነው? እንዴት ነው?
እግዚአብሔር ይመስገን። እንዴት ኖት?
አለን ደህና፣ እግዚአብሔር ይመስገን። ሁሉ ሰላም?
ሁሉ ሰላም። ፍሊንትስቶን ነው የደወሉት። ምን ልርዳዎት?
አዎ፣ አንድ site ተመዝጋቢ ነበርኩ። እዚህ ሲኤምሲ ምን ላይ ደረሰ? አንዴ ደውዬ ነበረ።
እሺ።
ግንባታ ተጀመረ ወይስ እንዴት ነው?
አይ አልተጀመረም ግንባታ።
ምን ዳር ነበር የተባለው? ክፍለ አዎ።
ሀገር ላለው መጥቼም አላየሁም።
እሺ፣ የሚመለከታቸውን ቁጥር ተስጡትና ያናግሯቸው።
እሺ እሺ፣ ዜሮ አንድ አንድ ዜሮ አንዳንድ እሺ ሰማንያ ሁለት እሺ ሀያ
እሺ፣ አስራ አምስት ሰማንያ ሁለት ሀያ አስራ አምስት ዜሮ
ዜሮ አዎ
አ- አ- እሺ
እዚህ ላይ ደውሉ።
እሺ እሺ።
እሺ እሺ